وعليكم السلام Dennis Ling, Ashby. What is neighbor cooler out?
አየ ተነዶር ደወለችኝ ትረ ቤታ
ምናሉ
አሁን እንደውልሽ የነበረ በስኩርሽ ታርግ ላክ ያደረኝ በቴሌግራሙ እሺ
ምንም ምንም አላለም። ቴንክ ዩ ምናምን እንደ ከስተመር አይመስኩርሽ ብቻ ነው የሚባለው።
አ ማን በሚል ስም ነው የላኩልን ደንበኛችን?
እኔ ሀ- አምዲ አምዲ። እሺ ያው እዚህ ቴሌግራም ላይ እንደሚያሳየን ልከውልናል፣ እኛም screenshot ኡ ደርሶናል የሚል ምላሽ ነው የሰጠኑት። ለሚያስተካክሉት ክፍሎች ደግሞ ጉዳዮትን አስተላልፈናል። ተስተካክሎ እንዳለቀ ደውለን እናሳውቀውታለን።
አዎ ላከው ነው በቴሌግራሙ ላክ ያለ ከዛ ላከው thank you dear customer ፕሪ ለዛ እንደዛ አለ።
አዎ ልክ ነው ደርሶናል። መድረሳውን ለመግለጽ ነው ያቺ ነው የተጻፈችው መልእክት።
አይ እኛ ግን ተስተካክሎ እንዳለቀ ደውለን እናሳውቀውታለን።
ነገ
በዚህ ቀን ማለት አንችልም። ተስተካክሎ እንዳለቀ ግን እንደውልሎታለን።
አዋ እኔ አልተጠቀመም ከሲቢር ላይ ከወደ አሪፍ ወደ ስፖርት ነው deposit አድርጌ ግን አልገባኝ ስለዛ ነው።
እሺ። ስለዚህ እሱን ጉዳይ ከላኩት screenshot ጋር አያይዘን እኛ አ፣ ለሚመለከተው ክፍል አስተላልፈናል። ጉዳዮትን እሺ ተመልክተው በቃ- እንዲሰራ ያደርጉሎታል።
በቃ እኛ እኔ- እኔ ደወለ እናንተ ነው የምንደውለው።
እኛ ደውለን እናሳውቀውታለን። ወይም account ኦች ላይ ብሩ እ፣ ሲያገኙት በዛም ማወቅ ይችላሉ።
እንዴት እንዴት
ብሩ ወደ account ኦች ሲገባ ይሄም መቶ ብር እዛው betting site ኡ ላይ ያገኙታል።
እሺ betting ላይ betting ላይ deposit አድርጋል ወይስ ወደ ሲቢር ላይ ነው የምንገባው?
ምን አሉኝ?
ወደ ሲቢር ላይ የምንገባው ወይ አንድ መቶ ወይስ ወደ account ነው የምንገባው?
ኦ፣ ወደ አስተላለፉበት account ነው የሚገባው።
አዎ ሲቢር
ከሲቢ ብር አውጥተው ወደ አሪፍ ስፖርት ላይ ነው deposit ወደ አሪፍ አድርገው።
ስፖርት አይደለ ለማስገባት የሞከሩት።
አዎ ስለዚህ ተስተካክሎ እንዳለቀ አሪፍ ስፖርት ላይ ገብቶ ያገኙታል ብሩን።
አሀ አሪፍ ስፖርት ላይ ይገባል።
አዎ እሺ አያ thank you ደንበኛችን፣ ሌላ መረዳውት ነገር አለ?
አይ ችግር የለም በቃ አለቀ።
እሺ፣ ስለ ደወሉኛ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ እሺ